Hello Hello hello ፀሐይ አቤት ሰላም ፀሐይ እንዴት ዋልሽ? ገነት ነኝ ከላይ አዲስ እግዚአብሔር ይመስገን። እንዴት ነሽ ገነት?
አለሁኝ እግዚአብሔር ይመስገን አለሁኝ። ፀሐይ ፊት ነገር ፓስፖርትሽ ደረሰ ወይ ልልሽ ነበረ አደዋወሌ አልደረሰም። ሰሞኑን እየተከታተልኩ ነው፣ ግን በአካል ሄድ ነው።
Okay እንደዚህ እናድርግ። appointment የሰጡሽ ወረቀት አለ፣ soft copy ነገር ይኖርሻል። appointment የሰጡበት አለኛ በቃ እሱ ካለሽ ትልኪልኛለሽ። የ appointment ኡን አንድ ላይ አድርጌ ID ሽን expired ያደረገውን ፓስፖርት እና የኛውን appointment ኡን አንድ ላይ አድርጌ submit አድርግልሽ። University of Cassino የሚባል አለ ጥሩ ዩኒቨርሲቲ። እሱ first round እሱ እንዳያመልጥሽ ብዬ ነው።
እሺ እንትኑ ግን ፓስ የተቀጠረው የድሮ የድሮ አልፎ ከኋላ በወረቀት ነው በእጅ ነው ዝም ብለው የጻፉት የቀጠረውን ማለት ነው።
Oh really
እንደዛ ነው የድሮ ያደረጉት።
መቼ ነበር የቀጠሩሽ?
እሱም አምና ነበረ እኮ በጣም ቆይቷል። እንደ አዲስ እንትን ብዬው
Okay እስኪ ሊያውና ልወስን እንደዛ ይሻላል።
እሺ Screenshot ማን ነው soft copy ውን ላኪልኝ እና ፎቶ አንስተሽ እ፣ እልክልሻለሁ።
እሺ ፀሐይ እሺ፣ እሺ።
ቻው። ችግር የለም